ጤና ይስጥልን በሽሬ።
ቀደም ደውዬላችሁ ነበር።
እሺ ምን ነበራት?
ውድድሩ አልገባልኝም ነበር።
ስንት ብር ነው?
ሁለት ሺህ መቶ ብር የደወሉ ላሉ አልገባ አልነበርኩም። እሺ ቁጥሩን ንገረኝ።
ሀምሳ ስድስት ሀምሳ ዘጠኝ ሀምሳ ስድስት ሀምሳ ዘጠኝ ሀምሳ አንድ ስልሳ አንድ ሀምሳ አንድ ስልሳ አንድ ስልሳ አንድ
የመቼ ነው?
አረ ሁለት ስምንት ሆነ ሳምንት አርብ የዛኙ አርብ
እሺ ሰኞ ይገባል አላላችሁኝ። በጣም ቆየ። በጣም
ሁለት ሺህ ስምንት መቶ ነው።
አ አዎ በሰላሳ ነበረ። እሺ ቼክ ላድርግ።
እኮ